ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ሄኖክ Pipeline።
አዎ።
እሺ ከ We Plus Solution ነበር የምደውለው። ሰላም እባላለሁ።
እሺ።
ድርጅታችን አዲስ መተግበሪያ develop አድርጎ ከሀምሳ በላይ አገልግሎቶችን በአንድ application ይዞ የመጣ ነው እና እርሶም ድርጅቶን በማስመዝገብ በነጻ እንዲያስተዋውቁ ለመጋበዝ ነበር።
ደስ ይለኛል። እሺ።
እሺ App Store ወይም ደግሞ Play Store ላይ We Plus Solution ብለው አውርዶ መጠቀም ይችላሉ፣ ወይ ደግሞ እኔም ደግሞ link ኡን መላክ ይችላለሁ በቴሌግራም ወይ ደግሞ በቀጥታ message።
እሺ በቃ በቴሌግራም link ኡን ላኪልኝ።
እሺ በጣም አመሰግናለሁ። መልካም ቀን።
እሺ እሺ።